ሄሎ ሄሎ ሄሎ ያስብሉ
ገንዘብ ተመላሽ ይደረግልሻል ብላችሁ ነበረ። አልፈሰልኝም ገንዘቡ።
no no no fail አድርጎ ነው ወይስ ያልመጣ product ነበር?
አዎ ወደ ሌላ ቦታ ተልኮ የኔ እቃ አልደረሰኝም። እኔ ጋር በዚህ ስልክ ነው order ያደረጉት?
እ በዚህ ስልክ ቁጥር ነው order ያደረጉት? አሁን በደወሉልኝ።
አይ አይደለም፣ በአርባ ስድስት ነው እሺ እንግዲህ ስልክ ቁጥር ዜሮ ዘጠኝ ስድስት እሺ
ሀምሳ ዘጠኝ እሺ አርባ አንድ ሀምሳ
እርሶ ነበሩ admin?
እ admin እርሶ ኖት ወይስ አይ አይደለም የተሳሳተ አይደለም።
group ላይ ገብተው ነው?
አዎ ምን ነበረ item ኡ?
እ
ምን ነበረ product ኡ?
ያው ሽንኩርት፣ ድንች፣ ቃሪያ፣ ቀይ ስር፣ አቮካዶ
አሁን እዚህ ሁሉ የገቡት group ላይ እ የተሳሳተ group ላይ join ብለው ነው?
አዎ በቃ እኔ ላይ አልደረሰም። ወደ ሌላ ቦታ ነው የተወሰደው። አሁን አንድ ሰው መቶ ሀምሳ አራት ብር ገቢ አድርጎልኛል ልኮልኛል።
የነበረ እሱ መቶ ሀምሳ አራት ብር ማለት ሽንኩርቱን ነው?
እን- እንጃ የምን እንደሆነ አላውቅም። ብቻ የአብስራ በራ የሚባል ሰው ነው መቶ ሀምሳ አራት ብር ልኮልኛል።
okay እሺ። ከዚህ ከሮ ነው የተላከሎት። ስለዚህ አሁን ቲማቲም፣ እ፣ ቃሪያ፣ ቀይ ስር፣ white cabbage፣ ድንች፣ አቮካዶ አሎት ማለት ነው።
አዎ okay እሺ፣ check አድርገን አሁን refund እናደርግልዎታለን።
እሺ ማየ እሺ እሺ መሰለኝ።
እሺ